አቤት ሄሎ ስሙልኝ።
ሰላም ነው።
ደህና ዋልክ? እንደምን ዋልክ?
እ?
የአቶ አብዱል ከሪም ጉዳይ ምን ላይ እ?
ነው ያለው?
እ? ማን?
የአቶ አብዱል ከሪም ጉዳይ ምን ላይ ነው ያለው?
አብዱል ከሪም እ።
ማን ነው የጠየቀ? አ- የተከበራቸው ጉባኤ የጠየቀው ነው።
እ
ይግባኝ ላይ እየተሰራ ነው ያለው። እኔ ስማቸው እኒህ ሶማሌው ናቸው።
አዎ።
አንድ የመጡ ነበሩ።
አዎ
እሱ ምን አሁን አሁን ከሰጠናቸው ወይ።
ኬዝ የለም እንዴ?
የት ሂጅ ነው?
አሁን እኮ ወደ መፈረም- አምሳ የሚፈርም ደብዳቤ ተፈ- መ- መድቢያ አለኝ ላይ ቶሎ ይዘሽ ነኝ።
አቤት ወይ ምን አልከኝ? አቶ ሙልዬ ምን አልከኝ? እ?
እሱ ይግባኝ እየተሰራ ነው ያለው። አሁንም እ, እኮ ትናንት እ, ከላክንልሽ ውስጥ ሊኖር ይችላል አይተውታል ያለ ነገር አይመሰለኝም።
እ?
አላዩት ይሆን አላዩት ይሆን ይኖራል። እርግጠኛ ነህ? እዛው እዛው ስቱት ልበል አዎ እኔ እኔ ዘጠና percent እንደዛ ነው እንትን ብሎ አሁን እዚህ ስብሰባ ውስጥ ስላለው ውጭ ነው ያለው።
እሺ እሺ አድርጌ እነግርሻለሁ።
እሺ እሺ እሺ እሺ